ሄሎ Hello ሰይድ፣ አቤት።
እ፣ ማሽኑ አልቆልሃል? እሺ።
ከስኬት training ነው።
አዎ፣ የሰጠን መረካከቢያ form አለ ጋር ሰይዶ።
እሺ፣ እሺ።
እሱን አረ ነው ተመችቶኛል። ሰይዶ የምትለው ደግሞ ተመችቶኛል።
form- እሺ፣ በቃ እና form ኡን እንዳትረሳው ነው እንደዛ ያልኩ በቃ።
እንዳትረሳው ብዬ ከዛ እሱን መጥ- እሱን ይዤ መጥቼ ምንድን ነው የማደርገው?
form እንዳትረሳ፣ መታወቂያን እ፣ እንዳትረሳ። በቃ ሶስት አለ ደብዳቤ አለ አይደል? ለገቢዎች ታስረክባላ። አሁን እ? እ?
ለተደወለ አሁን ማሽኑን ወስደህ ለገቢዎች ነው የምታስረክበው።
ገና ጋር አለኝ እዚህ የ- የካ ልጆች እዚህ መገናኛ ያለው ያለው ሶስት ደብዳቤ አይደል የሰጡ? አንድ ለኛ አዎ አንድ እሱ ደግሞ ለአንተ፣ የታ ላይ አንድ መስ- ቀሪ።
እሱ የታ ላይ መሰለሽ አንድ ለኔ አንድ ለእናንተ አንድ ደግሞ ሜክሲኮ አዲስ አበባ ገቢዎች አለ አዎ አለኝ።
እኮ እዛ እዛ ነው የምታስረክበው፣ ሜክሲኮ ነው የምታስረክበው፣ ጠማማ ፎቁ ጋር።
Okay ንቅለ ተከላው እዛ ጋር ነው የሚወገደው።
አዎ እዛ ነው የምታስረክባቸው ማሽኑን፣ ደብተሩን፣ memory ውን፣ SD card ኡን ከዛ ደብዳቤውንም ትሰጣቸዋለህ። ከዛ እነሱ ደግሞ ማረጋገጫ ቀሪ ይሰጡሃል ለአንተ
እህ፣ እ?
ተገላገልኩ ተገላገልኩ። ስለዚህ ነገ ከነገ ወዲያ መጥቼ ወስዳለሁ። በቃ ትችላለህ።
እህ፣ እሺ እሺ፣ ቻው።
እሺ እሺ